ጤና ይስጥልኝ አሽቴ የደንግ በኩል ምንድን ነው?
ኤደን ትናንትና በዚህ ሰዓት አካባቢ አንድ ትራንዛክሽን ፈጽሜ እሺ
ብሩን ቆርጦታል። ነገር ግን ወደ እንትኑ አልገባም፣ ዲፖዚት አላደረገልኝም ኪዩክ ብር ላይ ብዬ አመልክቼ ነበር።
እሺ
እስካሁን ሶልቭ አልተደረገም።
ስሞትን ይንገሩኝ እስኪ ደመኛችን ሌሎች ኢዮብ ማን ኢዮብ
እሺ እዮብ ማን ነው ደመኛችን ኢዮብ ናደ መታፈሪያ እዮብ ናዳው እሺ ደንበኛችን የእርሶ case ዛሬ እየታየሎት ነው እና ወደ እስከ በኋላ እንደውሎታለን solve ሲደረግ እሺ ሌላ የምንረዳውት ነገር የለ ምንም ነገር የለም። አሁን ግን ምን መሰለሽ frustrate እያስደረገን ያለው deposit ማድረግ ከዛ frustrate እያደረግ ነው። ምክንያቱም አንዴ ያስገባል፣ አንዴ አየር ላይ ይተወዋል። እንደዚህ እያደረገን ያለው ይህን ችግር
በጣም ይቅርታ ደንበኛችን ስለተፈጠረው ችግር አሁን system ላይ ለማስተካከል እየተሞከረ ነው። በቅርቡ ይስተካከላል። እሺ መልካም ቀን ልሎት ስለደወሉን አመሰግናለን።